hello
ሰላም እንዴት ነው?
አለን አማን አለው አለው። ከጂጂ ላይ አግኝተን ነው ስልክህን እና
እሺ
እ፣ keyboard ፈልገን ነበረ። keyboard ይገኛል?
አለ አዎ እ፣ ግን ዛሬ አይደርስልህም ሞሲ ነው አይደለ እ እ wireless ነው
አይ wired
wire ዛሬ አይደርስልህም ግን ነገ ነው
እ፣ ግን አለክ
እ፣ እ፣ አለ አዎ። ብዛት ነው የምትፈልገው ወይስ እ እ
ብዛት ነው ወይስ
እ፣ እ፣ አንድ አራት ፈልጋለሁ። ስንት ነው ዋጋው አዲሱ?
እ፣ ሺ ስድስት
እ፣ with VAT ነው
እ፣ እ፣ without VAT አይ ነው with VAT ነው ዊዛውት ዊዛውት ባት ነው።
አዎ።
ኦኬ ደረሰኝ አለክ?
አይ የለም የለህም?
አዎ።
እሺ እሺ